hello ጤና hello
hello አቤት። እግዚአብሔር ይመስገን።
ዲጄ ጆብ ኖታ
አ ከ WePlus solution ነበረ እና ምደውሉሎት ባለፈው አውርተን ነበር
እሺ እና register ስላላደረጉ register እንዲያደርጉ እንትን እያለን ነበረ እና ከ ምን app ምናምን ያልሽኝ ነው?
አዎ አዎ እና ከ Play Store WePlus solution provider የሚለውን አውርደው እንትን ይበሉ ወይ ካልሆነም እኛ በ text link ኡን እንልክሎታለን በሱ register እንዲያደርጉ ነው የትኛው እሺ አለውታል
እ፣ link ኡን ላኪልኝ ብዙ ሊኖር ስለሚችል እሺ በቴ thank you thank you እሺ መልካም ቀን